ጤና ይስጥልኝ ቻፓ።
ጤና ይስጥልኝ።
አብሮ ይስጥልኝ። ምን ይባል?
እ፣ ቻፓ የሚል application ነው ብትል
አቤት።
ቻፓ የሚል ነው አሉኝ። ቴሌ ደውዬ ነበረ የሆነ ስልክ የሆነ ብር ገብቶልኝ ወደ ቻፓ transfer ተደርጓል።
እኮ በእርሶ እንዴት ምን ፍቃድ ነው?
እ?
በእርሶ ፍቃድ ነው የተላለፈው ገንዘቡ ወይስ ምን ምን አረ በጭራሽ በ- በጭራሽ እኔ ያልፈቀድኩም pin code አልጠየቅኝም። እንዴት እንደሆነ ወደ- እኔም ግራ ነው የገባኝ።
ስልኮትን እስቲ አንዴ ይስጡኝ።
እ እ ስልክ ቁጥሮትን አንዴ ይንገሩኝ።
የኔ እሺ ዜሮ ዘጠኝ
ዘጠኝ አቤት፣ እየሰማሁ